Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችብችብ ነበር የምደውሎት፣ መዓዛ ነው?
አዎማ ይቅርታ ዛሬ ያልመጣ product አሉት?
አይ ዛሬ ዝኩኒ ነው ያልመጣልኝ፣ ዱቄቱ መጥቶልኛል።
okay ዝኩኒ ብቻ ነው የቀረ product ያለው?
አዎ አዎ ዝኩኒ ነው። ግን ነገ ደግሞ ሽንኩርትና እንትን አዘዣለሁ፣ አቮካዶ አዎ በዛው ጫኑልኝ። እዛው እሺ። ቆይ እሺ፣ ቴሌ እንትን ጋ ነው ወሎ ሰፈር ጋ።
በ- okay በአስራ አምስት ነበር order ያደረጉት ዝኩኒ አዎ አጠቃላይ ሶስት piece።
አዎ ሶስት ኪሎ ናት።
አዎ ወሎ ሰፈር ነው የሚመጣሉት?
አዎ ወሎ ሰፈር አብሮ ከሽንኩርቱ ጋር አብሮ ይምጣልኝ ነገር።
እሺ፣ እሺ።
ሽንኩርቱን ግን ደህና አድርጉልኝ አደራ በሰማይ ዛሬ ነው order ያደረጉት?
በአርባ ዘጠኝ ብር ነው order ያደረኩት።
ዛሬ ነው order ያደረጉት?
አዎ አዎ ዛሬ ነው okay፣ ቅድም እሺ፣ እሺ ነገ አቮካዶ እና ይመጣልዎታል። እሺ፣ እሽማዬ መልካም አመሰግናለሁ።
ምሽት።